ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት ጤና ይስጥልኝ። ዜሮ በዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አርባ አንድ ዜሮ ሁለት ወደ account ኤ ብር አሳልፌ ነበረ። እ?
አስራ ሶስት ንገረኝ ድግምክ ዜሮ ዘጠኝ አስራ ሶስት እ ዜሮ ዘጠኝ ዜሮ ዘጠኝ አርባ አንድ ዜሮ ሁለት
አርባ አንድ ዜሮ ሁለት አዎ፣ በዚህ ነበር account ኡ የተከፈተው እና ወደ አዋሽ ባንክ ብር አሳልፌ ነበረ።
ስንት ብር እስካሁን ነበር?
አንዳንድ አንድ- አንዳንድ ሺህ ብር ሶስት ዙሮ እንደዛ ነው መሰለኝ። ማታ ላይ ነው።
ቤተሰቤት ቁጥርክ ይሄ ነዋ የነገርከኝ ነው።
አዎ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አርባ አንድ ዜሮ ሁለት check ላድርግልህ ትንሽ ጠብቅ።
እሺ
ሄሎ አቤት አዎ process ላይ ነው የሚለው እ፣ አዎ።
ትንሽ ቆይቶ ይገባልሽ አሳውቅልሃለሁ ለቻፓዎች።
እሺ አሳውቅ ይልኛ በቃ እሺ ፈልጌው ነበር አስቸኳይ እሺ አሳውቅልሃለሁ።
እ።
እሺ መልካም እሺ ወርቁ ጀራሉ